hello ጤና ይስጥልኝ።
hello hello ጤና ይስጥልኝ። ChipChip ጤና ይስጥልኝ። ሰላም ነው?
ሰላም።
እ፣ ሽንኩርት ታዘን ነበር ትናንትና እሺ
እና ል- list ኡ ላይ ያጣሁት ስሜ
እ፣ እስኪ ስልክ ይነግሩኛል?
በዚህ ስልክ እሺ እሺ፣ ሽንኩርትን ያሉኝ አልመጣሉት?
አልመጣም። አዎ እሺ እ፣ ሽንኩርቱ ነገ ነው ይመጣሉት።
OK። ለምን እ፣ ምን late ሆኖ ስለሞላ ይመስለኛል። group ግን accept አልተደረገም። ለነገ ነው።
OK፣ ለነገ accept አልተደረገ።
አዎ ዛሬ accept አልተደረገም። ነገ ግን ይመጣሉታል።
OK፣ ለምንድን ነው accept ያልተደረገው?
እ፣ ለ- ሰዓቱ late ሆኖ ሞልቶ ይመስለኛል accept አልተደረገበት ምክንያት።
OK፣ ከ- ግን አምስት ሰው ነው ያለ ያሳይሃል አንተ።
አዎ በተምሪ ነው የሚለው።
አዎ አምስት አም- ሰው መጥቷል። አምስት ሰው ነበር የሚለው።
አዎ መለሰ፣ ናር- ናርዲ፣ ሳባ ምናምን አሉበት። አምስት ሰው ሞልቶ።
በቃ እሺ፣ አመሰግናለሁ።
እሺ፣ ለነገ እሺ፣ እሺ መልካም ቀን። እሺ።
እሺ፣ መልካም